ጤና ይስጥልን ቢጂአይ ኢትዮጵያ ቤቴሌም ነኝ እባክዎን ልርዳዎት ጤና ይስጥልኝ
አቢኬሎ
አይሰማም
ይሰማኛል።
እሺ።
አረፋ እየሆነ አረፋ እየሆነ
እሺ እባክዎትን የቢጂአይ ልጆት ንገሩኝና አመዘግብልዎታለሁ ይቅርታ ደንበኛችን ድምፅዎት በጣም የራቀ ነው ይሰማዎታል
ሙሽ ሆቴል
እሺ ቲን ነምበሮትን ይንገሩኝና አመዘግብልዎታለሁ ደንበኞች